hello
አቤት ጤና ይስጥልኝ።
አብሮ ይስጥልኝ ምን ልታዘዝ? ቴሌቪዥን
እ
ምን እርዳው? ቴሌቪዥን ነው።
አዎ አቤት
ቴሌቪዥን ነው። ምን ልርዳው?
እሺ የሆነ ይጣል መሰለኝ በ message ተልኮ ነበር
ምንድን ነው የተላከሎት?
እ
ምንድን ነው የተላከሎት?
የሆነ message በዚህ ቁጥር
እሺ ቴሌቪዥን game ነው።
እ ቴሌቪዥን game ነው። ቴሌቪዥን game ነው። game ያውቃሉ?
ቴሌ
ቴሌቪዥን ማለት game ነው።
አዎ
ስለዚህ ኮከብ ዘጠኝ ሰማንያ አምስት ላላር ይደውላሉ።
ኮከብ ስንት
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው
አዎ ይደውላሉ።
እሺ
እሺ